ሄሎ ሄሎ ኦርደር ብቻ አድርግልኝ እሺ ንገረኝ።
እና የዝናብ እየሰራ አይደለም እየቆጠረ ማለት ነው።
አዎ የዝናቡን አጥፍተውታል።
እሺ ኦርደር ሰማንያ አራት ዜሮ ስድስት እና ሰማንያ አራት አስራ ስድስት ቢን አድርግልኝ ዜሜል ሰማንያ ሁለት ዜሮ ስድስት ሰማንያ አራት ዜሮ ስድስት እና ሰማንያ አራት አስራ ስድስት
ሰማንያ አራት አስራ ስድስት እሺ እና ሰማንያ አራት ዜሮ ስድስት
እሺ እሺ ብሩክ አይዋላ እሺ